ሌላ ሀሴት ነኝ።
ሀሴት አስራ ሰባት ስልሳ ሁለት እሺ ቅድሙ
ሰመረን complete
አገኘሃት?
አ?
አሁን ብትሆን ምን አገኘሃት? ለፍተህም በመ- ቢሆን በመከራም ቢሆን
አዎ። እሺ።
አይ የ- የተማሪ ነገር ጥላት ውስጥ ነኝ ምን ውስጥ ነኝ እያሉ እኮ በቃ አስጨነቁ ነው።
እም፣ አይዞን እንግዲህ አስሩ ኮምፕሊት እሺ እሺ ባይ